ባያውቀኝ አንተ ለእኔ አባቴ ነህ፣ በልቤ ላይ ነግስ ያለህ ከቶ አልፈራም አዋል ሰቃ እስከ ሽበት ሽድና ከቶ አልፈራም አዋል ሰቃ እስከ ሽበት ሽድና አብርሃም ባያውቀኝ ባያውቀኝ ባያውቀኝ አንተ ለእኔ አባቴ ነህ፣ በልቤ ላይ ነግስ ያለህ ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና አስቀድመ ያወቅከኝ ልጅህ ነኝ ከእናቴ ማኅፀን መርጠህ ለየህ ሳጥለኝ በተስፋ አሳደረኛ የዘላለም አምላክ ከንዴ ሆነሃል አብርሃም ባያውቀኝ ባያውቀኝ ባያውቀኝ አንተ ለእኔ አባቴ ነህ፣ በልቤ ላይ ነግሰ ያለህ ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና የውስጤን ከልቡ የሚረዳ ምንም ባይኖር እንኳ በብዙ እስክጎዳ ኢየሱስ ብዬ ስለ በአባትነት በኃይል ትነሳለህ ከነ ሰላም አብርሃም ባያውቀኝ ባያውቀኝ ባያውቀኝ አንተ ለእኔ አባቴ ነህ፣ በልቤ ላይ ነግሰ ያለህ ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና ለማስረዳት ያልኩት ሞግቴ ፍቅርን ለማሳየት የነበረው እምነቴ በማንም ዘንድ ስፍራ ከቶ ባይሰጠ ደህንነቴ ላንተ በጽድቅ አሳየ አብርሃም ባያውቀኝ ባያውቀኝ ባያውቀኝ አንተ ለእኔ አባቴ ነህ፣ በልቤ ላይ ነግሰ ያለህ ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና ምስጢር ገመናዬ በበገና እደረድራለሁ ይገባሃልና በመንገዶችህም ሳስብ ተግቼ ድምፄን ትሰማለህ ከከንፈሮቼ አብርሃም ባያውቀኝ ባያውቀኝ ባያውቀኝ አንተ ለእኔ አባቴ ነህ፣ በልቤ ላይ ነግስ ያለህ ከቶ አልፈራም አዋል ሰጋ እስከ ሽበት ሽምግልና ከቶ አልፈራ አዋል ሰጋ እስከ ሽበት ሽምግልና አብርሃም ባያውቅኝ ባያውቅኝ ባያውቅኝ አንተ ለእኔ አባቴ ነህ በልቤ ላይ ነግሰህ ያለህ ከቶ አልፈራ አዋል ሰጋ እስከ ሽበት ሽምግልና ከቶ አልፈራም አዋል ሰጋ እስከ ሽበት ሽንግል